ጤና ይስጥልኝ አሪፍ ሎዛ ነኝ። እባክዎ ምን ልርዳው?
ቅድም ደውዬ ነበረና የሆነ ሪፖርት አድርጌ ከቴሌ ብር ወደ አሪፍ ልኬ ነበረና እሺ
በቴሌግራም ላኩልኝ ያሉ ቁጥሩ ሰጥቶ የነበረ ቁጥሩ ጠፋኝ። ቴሌግራም የምልክበት እሺ። ስሞትን ማን ልበል ደንበኛችን
ጀማል ሰይድ አወል።
ጀማል ሰይድ አወል።
አዎ፣ እሺ ደንበኛችን ጉዳዮት ወደሚመለከተው አካል ተላልፎለታል። ከባለሙያዎች የደረሰን አዲስ እ, ነገር ስለሌለ ነው። ተስተካከለ ሰዓት ደውለን እናሳውቆታለን እኛ።
እሺ፣
እሺ ደንበኛችን ይቅርታ ስለዘገየንበው። መልካም ጊዜ ይሁንልዎ።
እሺ።
እሺ